Mwenye.
ማርቴ ሄሎ ወይ እ፣ ኃይሌ አግኝተሽዋል?
አይ አላገኘሁትም። አቶ ከበደ አዎ።
ልኬ ፓራፍ አድርጎ አለ። የት ነው ሄድና ላድርግ? በቃ እሺ።
ይኸውልሽ አላነሳለኝ እኮ ስልኬን ኃይሌ በዶላር አዎ።
ካልሆነ አ፣ መስራት አይ፣ እውነቴን ነው ስልኬን ስልኬን አመመኝ አላነሳ አለ።
ስላለኝ ነው።
ማ?
ነው እሺ።
እና እሱ አመመኝ እንዳለም ለእንትና ነግሬዋለሁ ለከበደ።
እሱ እኔ አሁን እንግዳ አስገብቻለሁኝ እንግዳው ሲወጣ ሌላ እንግዳ ከሌለ እሰራለሁ አልኩት።
እሺ፣ ግን ከዛ ችግር ውጪ- የለው።
አዎ፣ የት ነው ስልኬን አላነሳለኝ? የት ነው መሰረት? እሺ እ?
ድጋሚ ልደውልለት። የኔን ስልክ አላነሳለኝ እኮ ኃይሌ እንዴት ያነሳል?
እኮ እና ደብዳቤ ስጭኝ፣ በቃ print አድርግልኝ እንደ አዲስ ይዤ ሄጄ ፓራፍ አስደርጌ እዛው ልጨርስ። እሱን ስፈልግ አልገኝ መጣ የት?
ሄድን ይዤ እዚህ ልመጪ አዎ እዚህ ነኛ ነሽ መጥቻለሁ።
እንዴ?
አዎ መጣ